አትተኛብኝ አቡ። ሄሎ ሄሎ፣ ፒን እንድታደርጊልኝ ነበር።
ስንት ነው ወደር ነበሩ?
እሺ ሀምሳ ሶስት ሰማንያ ሁለት
ሀምሳ ሶስት ሰማንያ ሁለት አ
ማነው ስምህ?
ልዑል
ልዑል እሺ ይልሃለሁ።
የዝናብም አስገቢልኝ በዙ ዝናብ አሳውቃችኋል ለቲም ሊደር ልዑል እ? አይ አላሳወቅም።
እኮ አሳውቁና ሲሳይ ይበራላችኋል እየዘነበ እንደሆነ ለቲም ሊደር አሳውቁ።
እሺ